Hello ሰላም ጤና ይስጥልኝ ድር ገበያ
የሶፋ ጨርቅ ማዘዝ ብለን እሺ የእኛ ሶፋ ባለ አራቱ የድሮ ሶፋ ነው እና አንድ አንድ ባለ አራት ነው ያለው።
እሺ እሱ- እሱ አላችሁ እንዴ?
ይኖረናል አዎ ስልሳ አለ- ባለ ስምንቱ ማለት ነው።
አለ ሁሉም አለ ስልሳ ሁለት ሀምሳ አንድ ላይ
አዎ በትክክል ማዘዝ የፈለግሽውን እቃ order አድርጊና እኛ ደውለን information ከአንቺ እንቀበላለን Okay። ስለዚህ እ፣ ኮዱን ሞልቼ በኋላ ግን ባለ ሰባቱ እንዳታመጡብኝ እኮ ለማ- ለመጠየቅ ብዬ ነው።
ችግር የለውም እማ እንኳን ደወልሽ እንኳን ተሳተፍሽ እያልኩሽ ያለሁት አዎ order አድርጊ እና ስልሳ ሁለት ሀምሳ አንድ ላይ ለተጨማሪ information እኛ እንደውላለን መልካም ቀን እሺ፣ መልካም ቀን።